ስላለኝ አሪፍ እንደዛ ግን ፖስት አድርጌ በጌም ሪስፓይ አልወጣልኝም ወደ ጌም
ነው አልወጣልሽም?
ፖስት አድርጌ ብሩ አልደረሰኝም ጌም ላይ ሪፖርት እሺ ምንድን ነው ያልኩት?
እ በምን በምን ነው ከቴሌ ከሲቪ አዎ በከዳው በሌላ ነው ያወጣሁት ከቴሌ ብር አዎ
እሺ እንደበኛ ስለሰለተ እ
እሺ አሬ ነው ይሄ አጥሞት ትላንት ትላንት እሺ አስቦ ነበር ከዚህ እ ከዛ አስመዝግቧል ምን ምን አልሰማም ትላንት አስመዝግቦ ነበር አልተመዘገበም እሺ እንትን አማው ምን ያህል ለብር ነው አይ ምን ብር ሀያ ስምንት እሺ ስሞት ማልበል ስሜ አዎ የእርሱ የቴ ብሩን ነግርህ አዎ የቴሌ ብር አሉኝ ጌታ
ዱላ ዱላ እሺ ዱላ